Hello? Hello?
Hello. Hello.
Hello?
Hello, Mladu. Yes, yes. Somebody else. Huh?
Hello?
ሰላም ነው።
ሰላም ነው።
አቦ በእናት በ- በዚህ ቁጥር ሶስት ሺህ ጠፍ ሶስት ሺህ አሁን ቅድም ደውዬ ነበረ። ቴሌግራም አያውቁም እሱ። እኔ ልክላለሁ። ቆይ
እኮ ቴሌግራም ላይ hi በለን እና እንዴት እንደሚመለስ እንልክልሃለን።
አህዬ
እኮ ቁጥር ልስጥክ የቴሌግራም?
የቴሌግራም አዎ፣ እሺ ዜሮ ዘጠኝ ዜሮ ሶስት
Best Bet ነው አይደለም አዎ Best Bet ነው።
አለ እኔ ጋር። ቆይ እሺ አዎ ዜሮ ዘጠኝ ዜሮ ሶስት በሚለው እኔ ጋር እሱ ቴሌግራም ስለሌለ እኔ በእኔ ቴሌግራም ላይ ትልካላችሁ። እሺ?
በቃ ችግር የለውም። እሺ በ voucher የ- በቮ- የ voucher ድሮ እንዴት ነው የሚመለሰው ብለህ ጠይቀንና እንልከዋለን ፎቶውን።
ይኸው Best Bet አሁን ሀይል አልኩ።
እሺ እሺ እሺ